ሄሎ ጤና ይስጥልኝ። በሽት ቤት ነው የምደውለው።
እንትን ሞገስ ነኝ ከስሬ እሺ ሞገስ፣
ስንት ቲቪው ላይ ስት ነበር የሚወጣውና ኬኖ አድርጊልን ብለናት ነበረ።
እሺ
ስፒኑን ከነ መሰለኝ ያጠፋችው። ስፒኑ ጭራሽ ሲ ላይ ምንም ላይ ሊመጣልን ነበር። ገዛኝም እየሞከረው ነው እምቢ አለው።
እሺ ምን ምን ምን ልበልልህ ለሷ?
ስፒኑን አጥፍታ- አጥፍታችሁ ከሆነ ወይ አንድ ሰው መድቡልኝና ያስተካክልልኝ።
እሺ እሺ አሳውቅልሃለሁ። እሺ እሺ፣ አንደኛ ፕሪንተሩም እየሰራልኝ አይደለም። ወረቀት በጣም በተላለቅ ነው። አንድ ፕሪንተር ነው የሰራ ያለው ከሶስቱ። ወረቀቱ በጣም ተላለቅ ነው።
እሺ ሞገስ አሳውቃታለሁ። እሺ
አሳውቅ እሺ